Hello አቤት ሽብሊል ነው ፒታ አዎ።
House ለቢ delivery ነበር የምደውለው እሺ
order ተቀብላችሁን ነበር አደለ ዛሬ በዘጠና አንድ አስራ አራት ዘጠና ዝግ ነው እያለኝ ነበረ driver ኡ ልክ ነው አይደል ኧረ፣ አዎ አዎ፣ check ላድርግ አንዴ። እኔስ ውጭ ስለሆንኩ ነው። አንዴ check ላድርግ።
እሺ check አድርጊልኝ ያኛውን ስልክ አያነሱትም ሰማንያ ዘጠኝ ቤቱን እሺ፣ እሱን ስልክ ግን ቀይረናል። እሺ ነገር ቀይራችኋል okay ለ agent ኣችን ነገር ላይ ነበረ maybe አልቀይረውም።
ስለዚህ ክፍት ነው አደለ አዎ፣ አዎ፣ አዎ።
እሺ አመሰግናለሁ